አቤት አቤት።
ሰላም ጤና ይስጥልኝ። ቤት ቤት ሰላም አየች አየች። ያ የአሁኑ ልጅ ነው ልጅ ነው ያየሁት አባቴ።
አባት ይህ ማነው? ያ ትራንስፈር አድርጌ ነበረ ትናንት ወራ ማታ ላይ
እሺ፣ ስልክህን ንገረኝ እስኪ።
ዜሮ ዘጠኝ እሺ ሰላሳ ሶስት እ ዘጠና አምስት እ ዘጠና አንድ ዘጠና አንድ
ዘጠና አንድ ሀምሳ ሀምሳ ዘጠኝ ቴሌግራም ደግሞ ላከ message ቴሌግራም ልከሃል?
ላከ መቼ ነው ያደረከው?
ትናንት ማታ ወራ
ከትናንት ወዲያ ማታ ላይ።
ማታ። ስንት ብር አዎ።
ነው?
መቶ ሀምሳ ላይ
መቶ ሀምሳ
መቶ ሀምሳ ወደ game ላይ transfer አድርጌ ፈረደ okay፣ deposit ነው። Okay፣ ልከኸዋል text ኡን?
አ አዎ፣ የቴሌግራም ላ- ስምህን ንገረኝ።
በር- በረከት በደ አህ- እ በረከት በረከት በደ አህመድ
hi በለኝ እስቲ፣
አ ሀይ በለኝ።
አይ አዎ ሀይ በለኝ ለቴሌግራም ላይ
አ ቴሌግራም ላይ አዎ።
እንደገና አለ እንደገና ላክ hi ብቻ በለኝ። ብዙ በረከት ስላለ አ ሀይ ቼክ ሀይ ሀይ ላድርግልህ።
አይ።
እሺ